አቤት ጤና ይስጥልኝ።
እግዚአብሔር ይመስገን።
ከዊ ፕላስ ሶሉሽን ነው የምደውለው።
እ?
ከዊ ፕላስ እሺ።
ሶሉሽን ድርጅት እ፣ እሺ።
ከዚህ በፊት ልጆቹ አናግረውት ነበር አይደል? እንዲያወርዱ app ኡና እንዲጠቀሙ አዎ እ፣ አውርደውታል።
ወይ በጣም busy ነን። መቼ ረስታሁት።
ረሳሁት ነው። እሺ እ፣ በዚህ ስልክ ቁጥር ልላክልዎት እና link እሺ እሺ።
እና አሁን አውርደው ይሁን።
በአንድ እንትን ገቢዎች ስላለው እ፣ ላኪልኝና እስቲ አየዋለሁ።
እሺ ይሙሉት አ- ሁሉ እሺ።
ነገር referral code ሲጠይቁት ዝም ብለው ይሙሉት። እሱን- እሺ።
እሺ አመሰግናለሁ። መልካም ቀን።